ጤና ይስጥልኝ።
hello ጤና ይስጥልኝ። ሰላም ነው?
አብሮ ይስጥልን እግዚአብሔር አለን ይመስገን።
አለን አለን ይመስገን። አይ የእሸቱን ሳ- satire ኮሜዲውን ለማ- እንትን ለማለት ነበር።
እሺ ከአሁን በኋላ ከአንዱ በኋላ አለፈ አይደለ? ሌላ የላችሁም?
አለን የዛ አሁን በአሁን የሚመጣው በቅዳሜ አለን።
ቅዳሜ አዎ አዎ
እዛው አዳራሽ ነው።
እዛው አዳራሽ አዎ ስምንት ሰዓት ላይ እና ከምሽቱ ሁለት ሰዓት አለን። የትኛውን ሰዓት ነው መታደም የፈለጉት እርስዎ?
እ፣ ስምንት ሰዓት እሺ። ላ- እንትን ልበልና ሰዓቴን እንትን ልበልና እንዴት ነው? በእንትን ነው አይደለ?
በምን እ፣ በ- በቡና ባንክ ባንክ ነው ወይስ እንዴት ነው?
እ፣ ክፍያው እዛው በአካል መተው ነው የሚከፍሉት።
እዛው በአካል ነው?
አዎ አሁን እንመዘግቡትና ትኬቱን እዛው በአካል መተው ነው የሚቆርጡት።
አሀ።
ከቻሉ ስምንት ቀደም ብለው ደርሰው
okay አዎ።
እሺ እዛ የት ነው አት- እ?
ልመዝግቦት
እ፣ እሺ ቆይ አይ ደ- መልሼ እስኪ ስራ ቦታ ላመቻችና ብደውል አሀ፣ አይሻልም?
መልሰው ይደውሉልናል።
አዎ፣ እሺ አይሻልም? አዎ።
እሺ እሺ አመሰግናለሁ።
እሺ እናመሰግናለን። መልካም ቀን።
እሺ ለሁላችሁ ቻው።